ሄሎ ሰላም ምን?
ጤናልኝ ቤት ቤት ሰላም ነሽ ወይ?
ሰላም እንዴት ነህ ወይ? መለስ እንትን ውትድሮዋሉ ሶስት መጥቶ ነበር አላግኝ አ- አ- አ። ምን አልከኝ?
ሶስት መቶ ውትድሮዋሉ አላግኝ እሺ ንገረኝ የቤት ቤት ቁጥርህን።
ዜሮ ስጠኝ እሺ
አስራ አምስት እህ
ሀያ ስምንት እሺ
ስልሳ ሁለት እሺ
ስልሳ ዘጠኝ ስንት ብር ነበር?
ሶስት መቶ መች ነበር?
ከአሁን ሶስት ቀን በዚህ በማታ ነበረ ሶስት ቀን ከነገ ወዲያ በሰላሳ
አ አ በሰላሳ እም እሺ እሺ ወደ ቤት ቤት account ኤ ይመልስልሃል። እሺ
ወራ እሺ መልስ እሺ እሺ